ላይ ብዬ ይመስለኛል። ጤና ይስጥልኝ ጤና ይስጥልኝ ከቢጃ ኢትዮጵያ ነበር ምደውልልዎት ደውለው አሁን ተቋረጠ
አይደል?
ይሰማዎታል
አዎ
ቢአይ ኢትዮጵ ከቢአይ ነው ምደውልልዎት ይሰማዎታል መኛቸው ይሰማል መስመር ላይ ነዎት ይሰማዎታል መስመር ላይ አሉ? እሺ ምን ልርዳዎት? ትንሽ ድምጾት አይሰማም፣ ይንቀሳቀሳሉ? ይሰማዎታል? ለመኛት ትንሽ ይንቀሳቀሳሉ፣ ድምጾት አይሰማም። ምን አሉኝ? ይቅርታ